ሄሎ
ሄሎ
ሰላም ጤና ይስጥልኝ። ሰላም ነው?
አለን ሀዊ እባላለሁ። ከዊ ፕላስ ነው የምደውለው።
እሺ
እ ሬማ ድረ- drug store ነው አይደል?
አ
እ እሺ፣ ባለፈው application ኣችን ላይ ተመዝግበው ነበረ
እሺ እም፣ እና አሁን applica- application ኑ ላይ ስለተመዘገቡ account ኡን active ለማድረግ አንዳንድ system ላይ የሚሞሉ ጥያቄዎችን ልጠይቅዎት ነበር። ይቻላል?
ትራንስፖርት ላይ ነኝ እና በኋላ
okay፣ ነገ መደወል እችላለሁ? ነገ
አ ስንት ሰዓት?
እ ከምሳ ሰዓት ነው።
ምሳ ሰዓት ላይ? ሌላው ወይ ዝም ብሎ አራት ሰዓት ተኩል ነው አካባቢ እሺ፣ እሺ፣ እሺ። መልካም ጊዜ። አመሰግናለሁ።